ጤና ይስጥልኝ BGI ኢትዮጵያ ብርሃን ነኝ። እባክዎት ምንድነው?
ማሽን ከሮቢካ ባር ነው የምደውልልሽ።
እሺ ማሽናችን አረንጓዴው ይበራል፣ ግን ምንም አይነት በረዶ አልያዘም፣ አይሰራም።
አረንጓዴው ይበራል።
አረንጓዴው ይበራል፣ ምንም አይነት በረዶ ምንም ነገር አልያዘም።
እሺ ያው ደንበኛ ዝም አይሽከረከርም። እ?
እሺ BGI ID ዎትን ይንገሩኝ።
እሺ ID አስራ ሁለት ስንት ነበረ? አስራ ሁለት ዜሮ አምስት እሺ። አንዴ፣ ሁለት ዜሮ አምስት አይ እርግጠኛ ነኝ፣ ቆይ አንዴ እያወጣሁልሽ።
እሺ
እሺ። አዎ አስራ ሁለት አራት መቶ
አስራ ሁለት አራት መቶ አዎ
ደንበኛችን እያየውሎት ነው። ምንድን ነው ያሉኝ? ደንበኛችን ግሮሰሪው ቤቱ ሮቢካ
ሮድካ።
አዎ
እሺ ደንበኛችን በዚህ በሰጡኝ ቁጥር አላገኘሁትም። ሌላ ይኖሮታል ወይ TIN number አሁን TIN number ሁለት ዜሮ ሰባ ስድስት
ሁለት ዜሮ ሰባ ስድስት አስራ ሁለት አስራ ሁለት ሰላሳ ሁለት ሰላሳ ሁለት ሰላሳ ስድስት
ሰላሳ ስድስት እሺ አንድ ጊዜ ጠብቁ ይመስላል እሺ ሮቢካ bar and restaurant ነው አዎ አዎ እሺ ስልክ ቁጥር በዚህ ሊያዛ
ስልክ ቁጥር አዎ ይቻላል በደወሉበት እሺ አዎ።
የእርሱ ስም ይበል ስሙን ልቀበሎት ደንበኛችን ሰይፈ ሰይፈ ሳይፈማ ሰይፈ አቴ ምን አሉኝ
ሰይፈ አቴ አቴ አዎ አቴ እሺ ደንበኛችን እሺ አሁን ቶሎ ይመጣሉ አ ሄሎ ሄሎ
ይሰማኛል ደንበኛችን ይሰማውታል
አዎ አሁን ይሰማል አገልግሎት አገልግሎት ይሰጣል ድራፍት ማሽኑ ድራፍት ማሽኑ
ምንም አይ- ምንም አይነት አገልግሎት እየሰጡት አይደለም ይሰማውታል ደንበኛችን አዎ እየ- እየሰጠ አይደለም ማሽኑ ቆሟል ቆሟል እሺ አዎ
እሺ ደንበኛችን ቅሬታውን መዝግቤልዎታል ቴክኒሻኖች በአንድ ሰዓት ውስጥ መጥተው